እዘዙ።
አሎ ሄሎ ናቤት ተቋረጠ። ካሻዎት እየጠየቁኝ ነበረ።
ምስ ቤት ቤት አካውንቱ ከገቡ በኋላ ማይ ቤት የሚለውን ይምረጡ።
ምስ ሬስ ቤት የሚል አለ አይደለ? ከዛ ስር ማይ ቤት የሚለውን ከመረጡ በኋላ እም፣ ከዛ cashout የሚፈልጉ ማድረግ የሚፈልጉትን ቲኬት ቲኬት ይምረጡ።
cashout ማድረግ የምፈልገውን አዎ የሚፈልገውን ቲኬት ማለት ነው።
ምስ ቲኬት ትመርጥና ከዛ አማራጮች ካሉ cashout እንድታደርግ ራሱ የሚያቀርብል አማራጭ ካለ cashout እም።
ትለዋለህ።
ምስ በቃ እንደዛ ነው።
ምስ ልጓና ልደውል።
እሺ